ሄሎ
ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
እንወጣለን።
እንትን ማሽን አስገብተን ነበር እና እንደደረሰ check ለማድረግ ነበር።
አልደወሉልህም እንዴ?
አልደወሉልኝም ተመሪም አልደወሉልኝም፣ እፈልጋለሁ እየደወልኩ ቼክ- ምናምን። አዎ ተመሪም ብላኝ ነበር። ያው በክፍያ ነው ብዬ ነበረ።
አ- እ- ተመሪው ይቅርና ማሽኑ
እሺ check አድርጌ ላሳውቀ። TDB ስንት ነበረ?
TDB ሶስት ዜሮ አራት ሀያ አምስት እና
ሁለት ማሽን ያስገባችሁ?
አ-
አራት ሀያ አምስት እና አራት ሀያ ስድስት አ-
እሺ check አድርጌ አሳውቃለሁ።